ሄለው ይቅርታ መልሼ ደወልኩ።
እሺ መቤቱ አራት ሺህ አምስት መቶ ብር ነው ከ contrast ኡ ውጭ ማለት ነው።
እሺ ስለዚህ በጠቅላላ ስንት ይወጣል ማለት ነው ስምንት ሺህ ዘጠኝ እ አስር ሺህ ስምንት መቶ ብር ማለት ነው።
በጠቅላላ እነርሱንም ምንም ጨምሮ ማለት ነው አው አምቡላንስ normal አምቡላንስ ነው የምትጠቀሙት?
ማለት እንትን አያስፈልግም ማሽን አያስፈልግም ግን ነርስ ያስፈልጋል ተብለናል
እሺ እንደዛ ነው የሚሆነው።
እም? እንደዛ ነው አዎ እሺ እሺ እመቤት እግዜር ይስጥልኝ ወስነን እንግዲህ እንትን እላለሁኝ እደውላለሁ እሺ እሺ